ሄሎ አሚር
እሺ በመጠጣ
ማን ነው እንዴት ነሽ?
አሉ ይችላል ከስተመር ሎኬሽን ጠይቀን ነበር መሰለኛ።
አዎ። የቁጥር ሰዎች ነው።
ድንች ነው አዎ አንተ ቂንጦ ነው አለ እ?
ቂንጦ።
እኔ እንኳን ፍልገት ነው። እኔ ደግሞ ቤተል ነኝ ታውቃለህ።
ኧረ በስመ አብ።
በቤተል መር ነው ይባላል።
ተሳስቶ ነው ማለት ነው የሚሆነው።
ቦታው ራሱ ያልተሰየመ መንገድ ነው የሚለው። የሆነ እስኪ ቴሌፎን።
የሆነ ጦር ኃይሎች ምናምን ያዘ ነበር።
አዎ ጦር ኃይሎች እዛ- አካባቢ ምናምን ነው አይደለም ቂሊንጦ ነው አለች።
Okay በቃ ተወው እባክህ። እስኪ ነግሬ መ- መቀበል ከቻለ ትሰጠዋለህ እንዴ? እዛ ይመቻል ወይስ ለቂሊንጦ ይቀበላል?
ተመለስኩ እኔ እንደገና እኮ ነው።
እ?
ተመለስኩ አሁንማ።
በቃ ተይው፣ እንደዛ ከሆነ ተይው።
ነገ ለግል ቂሊንጦ ንገሪው፣ ሲገባ እንዴት ልጅ ይሆናል?
ለሶድ ግን ንገሪው። በቃ ዝም ብለሽ ለእሱ ላሳውቀዋለሁ።
በቃ እሺ አሚሮ